ኢትዮጵያ ነው።
ጤና ይስጥልን።
እግዚአብሔር ይመስገን። ምን ልርዳው ደንበኛችን?
እ እንትን በቺ ፍሪጇ አልሰራልኝ አለች። በረዶ እያያዘችልኝ አይደለም እና single ሲቀዳ እየሞቀ አሀ የድራፍት ማሽኑ እያቀዘቀዘ አዎ፣ አይደለ?
ማ- እያቅ- እያቀዘቀዘ አይደለም። አዎ፣
በረዶም አልያዘም።
በረዶም አልያዘም። አዎ ሶኬቱ ተሰክቷል። እ፣ መብራት አዎ፣ ሶ- ሶኬቱ ተሰክቷል። አዎ።
መቼ ነው የሰኩት? ስንት ሰዓት ይሆኗል ከሰኩት? ድራፍት ማሽኑ ሀያ አራት ሰዓት አይነቀልም።
አ፣ አይነቀልም።
አዎ።
እሺ ደንበኛችን የቢጂአይ መለያ ቁጥሩን ቢጂአይ ID ውን ይነግሩኛል?
okay ቢጂአይ መለያ ቁጥር እ፣ ያውቁታል?
ማሽኑ ላይ ነው። የማሽ- ማሽኑ ጋር የተለጠፈችው ነው አንተ አይ አይደለም፣ በስልኮት የተላከ መልእክት አለ የቢጂአይ መለያ ቁጥር የሚል
okay። አሁን አልተላከልኝም።
እ፣ በዚህ ሰሞን አልተላከለትም።
አዎ አልተላከልኝም።
የተመዘገበው በሌላ መስመር ነበር የምንጠቀመው። የተመዘገበበት ስልክ ሌላ ቦታ ላይ ነው ያለውና ለዛ ነው።
እሺ፣ ስልክ ቁጥሩን ያውቁታል? የተመዘገበበትን አዎ እሺ፣ ንገሩኝ። እሺ አስራ ሶስት እሺ
ሰማንያ አራት አርባ አንድ
እሺ
ሰላሳ ሰባት
አስራ ሶስት ሰማንያ አራት አርባ አንድ ሰላሳ ሰባት አለ። መስመር ላይ ጠብቁኝ አንድ ጊዜ ትፈልግ
እሺ
ሌላ ስልክ ይኖራል። በዚህ ስልክ እ, ቁጥር አላገኘሁትም ደንበኛ ናቸው።
በ- እሺ ሌላ ስልክ ልስጥሽ።
እሺ ምን አለ?
አምሳ ዜሮ ዘጠኝ ሃምሳ ሀምሳ ሁለት እሺ ሰማንያ ስምንት እሺ ስልሳ ስምንት ስልሳ ስምንት ስልሳ ስምንት ስልሳ ስምንት እሺ መስመር ላይ ጠብቁኝ።
እሺ
ማድሾ ቤት ነው።
አዎ
እሺ እሺ ደንበኛችን ለሌላ ጊዜ ቢጂአይ ID ዮትን ልንገሩት ያዙት።
እሺ
ሀያ
እሺ ሀያ ስልሳ ስምንት
ስልሳ ስምንት ሀምሳ ዘጠኝ አስራ አምስት ሀምሳ ዘጠኝ አስራ አምስት አዎ
እሺ እሺ እሺ ልመዝግብሎት አንድ ጊዜ መስመር ላይ ጠብቁኝ።
እሺ ስሞትን ይነግሩኛል? ሙሉ ስሞትን
ስንተዬ ጌታዬ
ደንበኛችን ስሞትን ይነግሩኛል? ሙሉ ስሞትን ትንሣኤ ጌታዬ።
ትንሣኤ ጌታቸው።
አዎ
እሺ ስልክ ቁጥር በየትኛው ልመዝግብ?
በ- በቃ በሀምሳ ስምንት በሀምሳ ሁለት ቤቱ
በአምሳ ሁለት ቤት። እሺ አዎ እሺ ደንበኛችን ቅሬታውን ለሚመለከት የሚመለከተው ክፍል ምላሽ ይሰጡታል።
እሺ አየር ላይ ልሁን ነገር አለ ምን አሉኝ?
አየር ላይ ልጠብቃችሁ ወይንስ
እ፣ በሁለት ሰዓት ውስጥ ቴክኒሻኖችን ወደ- ወደ እርሱ ይመጣሉ። የኛ ቴክኒሻኖች አስተላልፍ ያለው አመሰግናለሁ አመሰግናለሁ እሺ፣ ስለ ደወሉ እናመሰግናለን። አገልግሎት ላይ ያለውን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
ታንኪዩ እሺ